ዜና ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከችብችብ ነበር የምንደውልዎት።
እሺ ይቅርታ ከኛ ያልተረከቡት የቀረ ቦታ አይተማለ።
cookies አለኝ።
ቆየ ካዘዙ okay አ፣ ትላንት ነበር መምጣት የነበረበት ትላንት እሑድ ስለነበር ለዛሬ ተባብለን ነበር።
አልተረከቡም ኩኪሶትን።
ዛሬ አልመጣማ።
በቃ ነገ እንልክሎት ነበር። location የት ነው?
ቲፒኦ ቲፒ- ቸርችል ቲፒዩ አ ቸርችል።
ይመጣልዎታል። እሺ መልካም።
እሺ፣ አመሰግናለሁ።
እሺ እሺ